hello ጤና ይስጥልኝ ቅድስት ነኝ አቤት hello ቅድስት ሰማንያ ስድስት አርባ ሁለት ሰማንያ ስድስት
አርባ ሁለት ምን ሆነ
customer cancel አድርጌዋለሁ አለች።
ሰማንያ ስድስት አርባ ሁለት
cancel ካደረገች ደግሞ ለእኔ ለምን አልነገራችሁም? ቦሌ ከደረስኩ በኋላ cancel አድርጌዋለሁ አለች።
ማን ነው ስምህ?
አይመስለኝም።
እሺ፣ እዚህ እንሞክርላታለን። እሺ፣ እዚህ እናወራትና አሳውቅሃለሁኝ።